ይኸው ጤና ይስጥልኝ ቃል ኪዳን ከቤት ስቴት ምን ልርዳው?
ከትላንት ወዲያ withdraw አድርጌ ሁለት ሺህ ብር እስካሁን አልመለሱት።
እሺ በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ
እሺ ስንት ብር ነው ያሉኝ?
screenshot ሁላ ልኬያለሁ።
ምን አሉኝ?
በቴሌግራም screenshot ሁላ ልኬያለሁ።
መቼ ነው የላኩልን? ዛሬ ነው?
ትላንትና
እሺ በዚህ ስሙን ይንገሩኝ እስኪ የቴሌግራም ስሙን።
ረመዳን ጀማል ነው የሚለው ቴሌግራም። SantimPay ነው ይሄ ያደረኩት withdraw ነው።
okay SantimPay ከሆነ እያስተካከሉት ነው ይገባሉታል። ትንሽ ይጠብቁን። ትንሽ የ system ችግር አጋጥሟቸው ስለነበረ ነው።
ህዝቡን እንዳስደሰታችሁ ግን ቅሬታ እየቀረበ ነው።
ገብቶኛል። አዎ ልክ ኖት እኮ እነሱ ጋር የ system ችግር አጋጥሟቸው ነው። ደውለውም check ማድረግ ይችላሉ። ይገባሉታል። ትንሽ ይጠብቁና እያስተካከሉት ነው።
እሺ እሺ፣ thank you።
እሺ መልካም